ጤና ይስጥልኝ የለቪዛ ጸጊት ነኝ በኮምን አይነት ክፍል መረጃ ልስጦ
እሺ የቱርክ ጽህፈት ቤትን ስልክ ፈልጌ ነበረ የቱርክ
አዎ የቆንስላው ነው አዎ የቆንጽላው እሺ እሰጦታለሁ መስመር ላይ ቆይና ልስጦት መስመር ላይ ኖት?
አዎ።
እሺ ዜሮ አንድ አንድ
ዜሮ አንድ አንድ ስድስት ስድስት ስልሳ አንድ ስልሳ አንድ ሀያ ሶስት ሀያ ሶስት ሀያ አንድ
ሀያ አንድ ይሄ ብቻ አዎ።
ነው አዎ፣ ሌላ ሌላ አማራጭ የላቸውም?
አላቸው ልንገሮት።
አማራጭ አዎ ዜሮ አንድ አንድ እ ስድስት እ ስልሳ አንድ እሺ ሰላሳ አንድ ስልሳ አንድ ሰላሳ አንድ ስልሳ አንድ አዎ እሺ በዚህ contact ማድረግ ይችላሉ።
እሺ አመሰግናለሁ።
እሺ ሌላ ጥያቄ ያለው?
አይ በቃ
ቴሌቪዥን ስለደወልን እናመሰግናለን። መልካም ቀን።
እሺ ሰላም ነው።